ጤና ይስጥልኝ ስፖርት በኮ ምድርዳት
ባለፈው ማታ ተቆርጦብኝ ነበር።
እሺ የትራንዛክሽን ሂስትሪም ስክሪንሻት አድርገን ቴሌግራም ላይ ላኩልን።
ትራንዛክሽን ስን እየተጫወቱ ዶላር እክሰር ነው ሀምሳ ብሩን ላረግ እንትን ያለው ብሩን ቀንሶ ግን የት እንዳለ አይታወቅም እኮ ለዛ እኮ ነው ትራንዛክሽን ሂስትሪውን ስክሪንሻት አድርገው ይላኩልን ቴሌግራም ላይ
እኮ አሌ ደምኮ ነው ከዛ እንትን ላረገው ስል አየር ላይ የለም ብሩ ቀንሶታል፣ ግን አልገባው
withdraw አይደለ ያደረጉት withdraw ሲያደረጉት ነው ቀን withdraw ሲያደረጉት ነው ቀንሶ እንትን ያደረጉት ቀንሶ ግን ምንም እንትን አልሰጠኝም ለማድረግ ምንም እኔ ወይንም አላስገቡ ምንም አልኩም። ቀንሶ በቃ ምንም አይታይም።
transaction history ላይ አይታይም። ያስተላልፍ አይታይም።
እሱ አይታይም። እዛ ነው እኮ ነው የሚሄደው።
withdraw ያደረከው ምንም አይታይም። ታዲያ እንዴት ቀነሰ? withdraw ካላረከው እኔ እንጃ። ቀንሶ ብቻ ያለውን ብር ብቻ ነበር ያሳየው።
transaction history ላይ ካስቀመጠ እንዴት እንትን ይላል? ይቀንሳል። ወይም withdraw ካላረከው አንተ ወይ ደግሞ ካልተጫወትክበት ዝም ብሎ እንዴት ይቀንሳል?
እኔ ምን እንጃ
ዝም ብሎ ሊቀንስ ስለማይችል ነው። transaction history ውስጥ እናየዋለን ላክልንና